hello ጤና ይስጥልኝ ዋሽንግተን ህክምና ማዕከል ጤና ይስጥልኝ።
አቤት
የ CT scan ውጤት ለማ- ለማየት ነው።
መቼ ነው የተነሱት ትላንትና ነው።
ስልክ ልስጥዎት
ስልክ እሺ፣ እሺ፣ ዜሮ ዘጠኝ ሰማንያ ስምንት
እሺ።
ሰማንያ ስምንት
ድጋሜ ሰማንያ ስምንት አይ አይደለም ሰማንያ ስድስት ሰማንያ ስድስት እሺ፣ ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ።
እሺ፣ እሺ አመሰግናለሁ።